ዜና
ብር ሳቤ ነኝ። Hello
order ኡ መርካቶ ነበር የምሄደው እና ስልሳ አምስት ብር ነው እያሰበልኝ ያለው ከየት ተነስቶ?
ከሰባ ደረጃ
ከፒያሳ
አ ፒያሳ ሰባ ደረጃ ስንት ነው ያሰበልህ?
ስልሳ አምስት
ስንት ነው order number ኡ?
ሰባ ሁለት ሰላሳ ስምንት
ሰባ ሁለት ሰላሳ ስምንት ሰላሳ ስምንት አ ማን ነው ስምህ?
ረመዳን ነኝ።
እሺ check አደርግልሃለሁ። ረመዳን እሺ